እኔ እንጃ በእናትህ ስልኳ እኮ ስለሌለ አልጠየኳትም። እኔ እኮ
Hello hello፣ ልውጣ አለክ እዚሁ
አዎ፣ በር ላይ ነኝ። አሼ በሸገር በቃ እሺ፣ አሼ በሸገር ጋር ነኝ።
እሺ፣ እሺ።
አሼ በ-